መንገድ ሁሉ አምላክህን እወቅ ኢየሱስ የሰጠህን መዳንን እንዳትንቅ የተጠራለትን ዓላማ እንዳትስት መሆኑን አትዘንጋ ለዘላለም ሕይወት ኦ መዳን በምንም በማንም የማይለውጥ ነው ጌታ ኢየሱስ እስኪመጣ ባደራነት ላንተ የተሰጠ ኦ መዳን በምንም በማንም የማይመስለው ጌታ ኢየሱስ እስኪመጣ በተጠንቀቅ የምትፈጽመው አብርሃም በስም በስራ ባያውቅ እስራኤልም ደግሞ ባይገነዘብ ከመዳን ጋራ እንዳታገናኘው ታላቁን ተስፋህን ያዝ እስከ ፍጻሜው መዳን በምንም በማንም የማይለወጥ ነው ጌታ ኢየሱስ እስኪመጣ ባደራነት ላንተ የተሰጠ ኦ መዳን በምንም በማንም የማይመስለው ጌታ ኢየሱስ እስኪመጣ በተጠንቀቅ የምትፈጽመው መለየት የሚወድ ምኞቱን ይከተላል መልካሙንም ጥበብ ሁሉ ይቃወማል አንተ ግን ተስፋ አድርግ ጌታ ኢየሱስን ራሱን በእውነት የገለጠልህ ኦ መዳን በምንም በማንም የማይለወጥ ነው ጌታ ኢየሱስ እስኪመጣ ባደራነት ላንተ የተሰጠ ኦ መዳን በምንም በማንም የማይመስለው ጌታ ኢየሱስ እስኪመጣ በተጠንቀቅ የምትፈጽመው በራስ ላይ ልታዝ ስልጣን እንዳይኖር ዋጋ ከፍሎልነው የራሱ ያደረገ ፍጻሜው ይሄ ነው የተጠራህበት ዳግመኛ ሲመለስ ለዘላለም ሕይወት ኦ መዳን በምንም በማንም የማይለወጥ ነው ጌታ ኢየሱስ እስኪመጣ ባደራነት ላንተ የተሰጠ ኦ መዳን በምንም በማንም የማይመዘን ነው ጌታ ኢየሱስ እስኪመጣ በተጠንቀቅ የምትፈጽመው